ይስጥልኝ አልፌ ማለት ነው። ባኩም ልርዳዎች
እናትዬ የቅድሙ ልጅ ምን ነው ቆየብኝ እኮ ይህን ያህል ይቆያል እንዴ?
በዚህ ቁጥር ነበር ያስመዘገቡት ደንበኛችን።
እ?
አሁን በደወሉበት ቁጥር ነበር ያስመዘገቡት።
አዎ ቆየው። ቅድም ወደ ዘጠኝ ሰዓት ላይ ከሆነ ያስመዘገብኩት።
እሺ ልመልከትልዎት፣ ተስተካክለ ከሆነ ድና ይለዎት ትንሽ ነው እሺ።
ስለሚያኝ መስመር ላይ ያሉ ደንበኛችን
አለው አለው።
እሺ ስላስጠበቅነው ይቅርታ። እዚህ ጋር እንደሚያሳየኝ መረጃው እና የሰጡት screenshot አንድ ላይ ተያይዞ ተላልፎሎታል ለሚሰሩት ክፍሎች ተስተካክሎ እንዳለቀ እኛ ደውለን እናሳውቅዎታለን።
እኔ እኮ መቆየት ነው እንጂ ዝም ብዬ መጠበቅ ነው ያለብኝ ማለት ነው።
አዎ ተመሳሳይ ብዙ case ኦች ስለነበሩ በተራ እየተሰሩ ስለሆነ ነው። የእርሱም እንደዚሁ ይስተካከላል። ትንሽ ይታገሱ።
እሺ እሺ፣ ሌላ ምረዳውት ነገር አለ?
ምንም አለ በቃ ይሄው ነው።
እሺ፣ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቱን ያስፈልጉልን። መልካም ምሽት።